ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምረዳው።
ብሩ withdraw አድርጌ ነበር አልገባልኝም።
ቴሌግራም ላይ ልኳል።
እ እ ቴሌግራም ላይ ልኳል።
አዎ አዎ፣ በቴሌብር
አይ ከዝውውር ታሪክ ላይ ያልገባሎትን ፎቶ ያነሱና ቴሌግራም ላይ ይልኩልናል።
እሺ። ቴሌግራም እ፣ ቁጥር ያዙ በምንድን ነው ቁጥር?
ዜሮ ዘጠኝ ሰባ ስምንት ቆይ ቆይ አንዴ ስልክ አውጣ ጻፍ። አንዴ እሺ፣ ይቅርታና ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሀምሳ ስድስት አይደለም አስራ ስድስት አስራ ስድስት ሀምሳ ስድስት አይደል? እሺ ቀጣይ አስራ ስድስት ሰላሳ ዜሮ ስድስት አ- አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት እሺ ምንድን ነው የማደርገው? screenshot አድርጌው አዎ
አይ፣ ግን